ሰላም ነው።
ሰላም ልርዳው።
እንትኑ system ኡ ትንሽ አስቸግሮኝ ነው። ከወላይታ agent ነኝ።
እሺ ምንድን ነው የሚለው?
proxy error ምናምን እያለ ነው።
እስኪ screenshot ፎቶ አንስቶ ይልኩልናል ቴሌግራም ላይ በት- በቲቪም በኮምፒውተርም
እኮ እስኪ እንትን ዋይፋይ ይሰራል አ? connection ይሰራሉ ነው። active ነው። በኮምፒ- በቲቪም እንደዛ እያለ ነው።
እስቲ እሺ ላኩልን ቴሌግራም ላይ ፎቶ አንስተውና እናየዋለን።
በ normal account አ፣ በቴሌግራም ላይ ባለው ማለት ነው በዜሮ ሶስት ቤቱ
እሺ፣ በዜሮ ሶስት ቤቱ ዜሮ ሶስት አይ አህ፣ ሌላ እሺ፣ ቀን እሺ፣ የምናወራበት ማለት ነው።
እሺ እሺ እሺ